hello አቤት።
ሰላም ነው አለ ይመስገን።
ከዊ ፕላስ solution ነበረ ምደውልሎት ባለፈው ዕለት link ልከንሎት ነበረ።
okay register አድርገዋል?
አይ register አላረኩትኝም። አሁን ትል ረስቼዋለሁ ታውቂያለሽ።
እሺ በቃ ሲመቸው እንትን ስለበለውና እሺ ጥያቄ እንትን ካለቦት text ኡ በተ- link ኡ በተላከበት ቁጥር ደውለው መጠየቅ ይችላሉ።
እሺ እሺ እሺ፣ እሺ፣ እሺ እናመሰግናለን።
እሺ።
እሺ።